ሄሎ ጤና ይስጥልኝ ቤተሰብ የስራኤል ነኝ። ባኮም ልርዳው?
አዎ ብሩ በእናትህ እንትና ዝም ብሎ አቆምኮብን ምናምን ችግሩ በአይን እንጂ ምናምን እያለ ነው እ ብሩ ወደ ቴሌ ስላክ
በዚህ ቁጥር ነው?
አዎ በዚህ ቁጥር ነው ሴት እሺ። ስንት ብር ነው?
ሺ ዘጠኝ መቶ ኦኬ እሺ። የከሰዓት team ኦች እነዚህ ናቸው። እም፣ ዘጠኝ ስንት ብር ነው? ይቅርታ ሺ አምስት መቶ ሺ ዘጠኝ መቶ እም። እሺ process ላይ ነው። ለሳንቲም ፔ ያሳውቅልሃለሁ። እሺ ትንሽ ጠብቅ፣ ይገባልሃል።
እሺ አመሰግናለሁ። እሺ እሺ እኔም አመሰግናለሁ። መልካም ቀን።
ወልካም